የኢንስጥልኝ አርፌ ሰላም ነኝ። በኩል ልርዳው
ይስጥልኝ።
ይመስልኝ ትናንትና ከቴሌ ብር ስራ አድርጌ እዚሁ ደሞ አላሳየኝም እና እሱ እንድታይልኝ ነበር።
ደንበኛችን መስመሩ ይቆራረጣል። እኔ የምልሽ ሰማሁታል።
አዎ ይሰማኛል። ትናንትና ከቴሌ ብር ትራንስፈር አድርጌ ወደዚህኛው አልገባም። ከዛኛው ግን ቆርጠዋል። ደረሰኝም ልኮልኛል እና እሱ እንድታይልኝ ነበር።
እሺ ደንበኛችን እኛ ጋር ደውሎ አስመዝግቦ ነበር።
አይ አይ አላስመለከትኩም ገና ነው።
እሺ ስሞትን ማን ልበል
አረጋዊ ብርሃነ
ማን አሉኝ?
አረጋዊ ብርሃነ
እሺ በዚህ ስልክ ቁጥር ነው የሚጠቀሙት ቴሌብር እና betting site ኡን?
አዎ በዚህ ነው።
እሺ ከቴሌብር ወዴት ነበር የላኩት?
ወደ አሪፌ ወደዚህ ዘመን ማለት ነው።
ወደ ዘመን ቤቲንግ።
አዎ
ዘመን ቤቲንግ ነው። እሺ ትናንትና ነው አይደል ያሉኝ?
አዎ።
ስንት ብር ነው የነበረው?
ያው ከነመላኪያው አምስት ሺህ አምስት መቶ ሀያ አምስት
ስንት አሉኝ?
ከነመላኪያው አምስት ሺህ አንድ መ- አም- አምስት ሺህ አንድ መቶ ሀያ አምስት
እሺ ደንበኛችን ከዛ ተቀንሶ ተደርጎ ወደ betting house አልገባለሁትም።
አዎ አዎ
እሺ screenshot ኡን ከቴሌብር የገባለሁትን message በምነግሮት ስልክ ቁጥር ቴሌግራም ላይ ላኩልን። ዜሮ ዘጠኝ ዘጠና ሁለት
በዚሁ እንትን ማድረግ አትችልም። ቴክስት ምን አሉኝ?
screen አልያዝኩም ብዬ ነው። screen አልያዝኩም እና text ማድረግ አትችልም በዚህ ስልክ።
text ማድረግ አልችልም። ደንበኛችን OK፣ ስልክ ንገረኝ።
ቁጥር- ዜሮ ዘጠኝ
ዘጠና ሁለት
ዘጠና ሁለት አስራ ሶስት
ዘጠና ሁለት አስራ ሶስት
ዜሮ አንድ
ዜሮ አንድ ሀምሳ አምስት
ሀምሳ አምስት
አዎ በዚህ ስልክ ቁጥር ላይ ስሞትንና ስልክ ቁጥሮትን አድርገው አንድ ላይ ይላኩልን። በእኛ በኩል አይተን ስንጨርስ ደውለን እናሳውቆታለን።
እሺ።
ሌላ ምረዳውት ነገር አለ?